ጤና ይስጥልኝ ሄሎ ቪዛ ሊዲያ ነኝ። ባኮት ምን አይነት የጉዞ መረጃ እንስጦት?
ሰላም ነው እናት፣ እንዴት ነሽ?
እግዚአብሔር ይመስገን። ምን አይነት የጉዞ መረጃ እንስጦት?
አ፣ እንትን ነበረ የጉዞ መረጃ የፈለግኩት ወደ ጓቲማላ ነው።
ምን አለኝ?
ወደ ጓቲማላ
አይሰማም ደበኝ።
ጓቲማላ ሳይሆን ኒካራጓ፣ ኒካራጓ።
ኒካራጓ። Okay አዎ፣ ወደ ኒካራጓ ለመሄድ እሺ።
እ፣ የጉዞ ታሪክ አለኝ ምናምን ያስፈልገው።
Hello አቤት፣ አይሰማም።
ይሰማል። አሁን ምን አሉኝ?
የጉዞ ታሪክ አለኝ ምንድን ነው የሚያስፈልገው ወደ ኒካራጓ ነው